ጤና ይስጥልኝ ቤት
ያልተለቀቀ ስልክ ነበረኝ አሁን እሺ ንገረኝ cashier code
አስራ ሶስት ሀያ ሶስት እሺ አንድ ጊዜ አስራ ሶስት ሀያ ሶስት ሰባ ሁለት ሀያ ስድስት
ሰባ ሁለት ሀያ ስድስት እሺ አሁን ደውለህልኝ ነበረ ምስር ቦነስ ገብቶልሃል ብያለሁ ይሄ ለሁለት ስኬቱ አንዱኛው ልኛው አልተለቀቀ ሊሆነ ነው እሺ እሺ ይኸው አሁን ተለቋል እሺ